Hello ጤና ይስጥልኝ። ችብችብ
ሰላም ነው።
ሰላም።
እንትን ነበረ የሆነ አርባ አምስት ብር ያልተመለሰልኝ አለኝ።
በዚህ ስልክ ቁጥር ነው?
አዎ ምን ሆኖ ነው?
ስሟ ስም ሌላ group ገብቼ እሺ
እንመልስልሻለን ተብዬ ነበር ቆይቷል።
ቲማቲም ነው ያሉኝ።
አዎ
አለም ላይ ነው የገቡት። አለም መርጋ
አአ እሱ መጥቶልኛል። እሱ ግቢና ውሰጂ የተባልኩት ነው። አላ የሚል አላም ጋር ለመግባት ብዬ አላ የሚል የዕለት ሁለት የዛን ሁለት
አንድ ኪሎ ነው አይደለ?
አዎ እሺ check አድርገን አሁን refund እናደርግልዎታለን።
እሺ፣ ዛሬ ደግሞ create ያደረግኩት አለ እና ነገ ይደርስልኝ ይሁን ነገ ነው እረፍቴ። እሁድ ስራ ነው እና complete ሆኗል።
አዎ አድርጌያለሁ። ግን አንዳንዴ ቀኑን ስለሚያሳልፉ እንትን እሁድ እንዳይሆንብኝ ፈራሁ። ነገ እረፍት ነኝ። ለዛ ነው ዛሬ ከእንትን ያለ create ያደረኩት።
አይ አይሆንም፣ ነገ እንልክልዎታለን።
እሺ፣ አመሰግናለሁ።
እሺ እሺ፣ እናመሰግናለን። መልካም ቀን።